Hello? Hello? Hello?
Hello,
Hello?
hello, አቤት
hello.
አቤት
አቤት
ይህ የስራ ስልክ ነው ደግሞ እንዳይደውሉ በዚህ
እ
የስራ ስልክ ነው ደግሞ እንዳይደውሉ የምን ስልክ ነው?
የስራ ስልክ ነው ደግሞ እንዳይደውሉ
የስራ ስልክ ነው።
አዎ
መደናጀም ፈልጌ እኮ ነው።
ስልኮትን ነው ማዘጋው ደግሞ እንዳይደውሉ
ኧረ ተይ ችግር የለውም።